ሄሎ ጤና ይስጥልኝ ምን ልታዘዝ? ቴሌቪ
አይ በፊት ብር ይለኛል ይሄን እጅ ከየት እንደመጣ ሁሌ ብር ይቆርጣል። አሁን ግን ሰውነ እንደዛ ያሉ ኮኮብ ኮኮብ ዘጠኝ ሰማንያ አምስት መሰላላት ምን ምን ኮኮብ ዘጠኝ ሰማንያ ስንት ሰም ሊያቋርጥ ነው ሊያቋርጥ ኮኮብ ስንት ኮኮብ ዘጠኝ ኮኮብ
ኮኮብ ዘጠኝ ሰማንያ አምስት መሰላል
ሰማንያ ስድስት ነው ሰማንያ ስድስት ኮኮብ ዘጠኝ ሰማንያ አምስት መሰላል አድርገው ደግሞ ስድስት ቁጥር ሲነኩ እሺ።
ይቋረጣል።
እሺ ሰማንያ አምስት ሰማንያ አምስት ዘጠኝ ሰማንያ አምስት ቆይ አይደለም፣ ኮኮብ ዘጠኝ ሰማንያ አምስት መሰላል
ኮኮብ ዘጠኝ ሰማንያ አምስት መሰላል አዎ፣ ከዛ ስድስት ቁጥር ሲነኩ ይቋረጣል።
እሺ እደውላለሁ።
አዎ
እሺ እሺ